un HP from Wakumdato.
ሄሎ አሪፍ በይ አሪፍ ነው።
ጤና ነኝ እናስጥልኝ እ፣ ከተወሰነ ቀናት በፊት ውድድሯን አድርጌ እስካሁን እ፣ ምንም አይነት አ- አላ- አላገኘውም እና የሆነ ነገር
ከስንት ቀን በፊት ነው ሪፖርት ያደረጉት?
ከ አራት በዚህ ቀን ቁጥር ነው በፊት ሪፖርት መሰለኝ።
ያደረጉት?
አ አ አ በዚህ ቁጥር አ
ዊድሮ ነበር?
አዎ
አዎ፣ አዎ። ከዛ ባለፈው ሳምንት የሲስተም ችግር ስለነበረ ብዙ ደንበኞች ነበሩ ተመሳሳይ ኬዝ የገጠማቸው እና ዲፖዚት ችግር ያነበረባቸው ነበረ ቀደም ብሎ እየተፈታላቸው የነበረው እሺ ከዛ እ፣ ለዛ ነው የዘገየው። አዎ፣ የዊዝድሮች ገና እ፣ አሁን እየ- እና እስከ መቼ ማለት ቀኑ በጣም እንትን ሆኖ ነበር
አዎ፣ ለዛ ነው የዘገየው። ብዙ ደንበኞች ስለነበሩ ነው።
እና እስከ እስከ መቼ ልጠብቅ ማለት በአንቺ እንትን
ማለት ይህን ያህል ቀን ብዬ መናገር አልችልም፣ ግን ያው ከእርሶ በፊት የተመዘገቡት እንዳለቀ የእርሶ ይስተካከልሎታል። እኛ ደውለን እናሳውቆታለን።
ማለት እ፣ በቃ እሺ ደውላለሁ እና
እሺ።
የለ brother